ሄሎ
አይ ሰላም ጤና ይስጥልኝ። ቴሌቪ
በትግርኛ ዳኸ ቀድካለሁ
ይቅርታ፣ አማርኛ አማርኛ በአማርኛ
አማርኛ ይሞክሩ ትንሽ ትንሽ። ሄሎ ካላ ትግርኛ ወንሰና ያስ ስለንዘረዝረ ካርድና ተቆረፅኩ ጋትማል ዓሰርተ ሓሙሽተ በላይ ዓሰርተ ሓሙሽተ ተቆሪፅ ኣላ
ለማቋረጥ ነው።
አዎ
ኮከብ ተቆሪፅ ኣላ አስራ አምስት እ፣ እሺ ይቋረጥሉ
አዎ አይ ተቆሪፅ
አቋርጠውታል። አሁን
አይስማ
ይሰማል። አቋርጠውታል። ሄሎ
ይሄን
አቋርጠውታል።
ተቆረጥኳል። እኔ አስራ አምስት መጀመሪያ ሰሳ ነበረ አስራ ሰባት ቆረጥኩ። እንደገና አስራ
በትኬቱ ጌሞችን መጫወት ነው። አሁን አላቋረጡትም። በዚህ ቁጥር የሚጫወቱን አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
እም ሶስት ቁጥር ላይ ለመጫወት የሚል አለ። ድሉን ይሞክርና ጥያቄ እናመልሳለን።
በምን በዘጠና ዘጠና ስምንት ኮከብ ዘጠኝ ሰማንያ አምስት መሰላል ዘጠና ስምንት አምስት መሰላል
እሺ ሌላ ሶስት ቁጥር ነው። ሶስት ቁጥር ላይ ለመጫወት የሚል አለ።
እሺ
ሰባ ቁጥር ላይ ደግሞ ቋንቋ ይምረጡ አማርኛና እንግሊዘኛ አለ።
አማርኛና እንግሊዝኛ አዎ
ሌላ ቋንቋ የለም።
አይ የለም፣ ሁለቱ አማርኛና እንግሊዘኛ።
ሁለት ብቻ
አዎ
በሌላ መስመር ከ- የለም።
የለም ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ ለመጫወት የሚለ ሰባት ቁጥር ላይ ቋንቋ ነው አማርኛና እንግሊዘኛ አለ።
አይ፣ እሺ አጋጣሚ በአማርኛ በትግርኛ ካለ
ቋንቋ ያለው ሁለቱ ብቻ ስለሆነ ነው። ይርሳ በጣም
በስምንት ሀያ ስምንት
ዘጠኝ ሰማንያ አምስት መ- የእኛ ዘጠኝ ሰማንያ አምስት ነው።
እም?
የእኛ ዘጠኝ ሰማንያ አምስት ነው።
አዎ ስማ ተረዳች ያለሁ አዎ እ- እሱን አገልግሎት ነው የምሰጠው የዘጠኝ ሰማንያ አምስት
እ፣ ስምንት ሀያ ስምንት
ምን አሉኝ?
ስምንት ሀያ ስምንት
እኔ እንጃ አላውቀውም፣ ይቅርታ
የለም እሱ
አ፣ የለም ስምንት ስምንት ሀያ ሁለት
ይደውሉላቸው ለእነሱ